ጤና ይስጥልኝ።
አብሮ ስልህ ሰላም አለን አለን።
ምን የአሪስ ልጫወት?
ኮምፓክት የአሪስ ኮምፓክት ቢ ሀምሳ ዘጠኝ አለች እንዴ?
ሁለት ሺህ አስር ነው የአዲስ ኮምፓክት ያለን።
እ?
ሁለት ሺህ አስር ነው ያለን።
አዎ ቢ ሀምሳ ዘጠኝ ሁለት ሺህ አስር ሁለት ሺህ አስሩ አለን።
okay ስንት ትባላለች?
ቁጥር ልስጥ ዜሮ ዘጠኝ አርባ አራት አስራ ዘጠኝ ከሀምሳ
አስራ ዘጠኝ ከሀምሳ ነው። ድርድር አለው
በባንክ ከሆነ አስራ ዘጠኝ ከሀምሳ ነው። በ cash ከሆነ ድርድር ይኖረናል።
እሺ፣ እሺ። በየትኛው ላገኝታል?
እኮ በ- በባንክ ከሆነ አስራ ዘጠኝ ከሀምሳ ነው። ሶስት ከሀምሳ ዕዳ አለበት።
ሶስት ሀምሳ ዕዳ አለበት አዎ አስራ አስራ አምስት አስራ ስድስት cash ማለት ነው።
አዎ
እሺ በ- በ cash ልሞክራ። ጥሩ ከሆነ እናስብ።
ይችላሉ። ቁጥር ልስጥ ዜሮ ዘጠኝ
ያዘው ስልክ ያዘው። ዜሮ ዘጠኝ አርባ አራት
አርባ አራት
ዜሮ ዜሮ ሰማንያ ሰባት አስራ አንድ ዜሮ ዜሮ ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ